ይጣፍጣል ሲሮጥ እንዴት ነው የሚጣፍጠው? ሲጀመር የታመች ምግብ ይጣፍጣል?
ሄሎ
ሄሎ አቤት እ ሰላም ብርሃኑ
አቤት
ችፕችፕ ነበር ምደውልሎት እሺ ጥቅል ጎመን order አድርገውን ዛሬ አልመጣም ነበር አለ
አዎ አልመጣም አዎ እሺ ለነገ እንዲመጣ ማድረግ ነበር መቀበል ይመችዎታል ነገ እስከ ስንት ሰዓት ነው እ እስኪ ወይ ጠዋት ይደውሉልንና እ የድራይቨሩን ቁጥር እንስጦታለን ከዛ ያው ቦታውን ይሉታል የሚደርስ ከእሱ ጋር ቢያወሩ ይሻላል እሺ እሺ በቃ ጠዋት እሺ ይደውሉልንና እንሰጥዎታለን ቁጥሩን እሺ እሺ እሺ መልካም ምሽት እሺ እሺ፣ እ አያት ነው አይደለ location ኑ አጣፎ መናፈሻ አዎ በቃ እሺ እሺ መልካም እሺ ምሽት እሺ